ሄሎ ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳው?
ከሸርበዴ ደናል።
እሺ እንገሩን። እሺ አስራ ሶስት አርባ ሶስት እሺ
ሀያ አራት አርባ ሰባት ሀያ አራት አርባ ሰባት አዎ
እሺ ዊን ነው ይሄ።
እሺ አንድ ሌላ አለ እሺ
አስራ ሶስት እሺ
አርባ ሶስት ሀያ ሶስት ሀያ ሁለት
እሺ ይሄ በሁለት ጨዋታ ቀይ ነው።
እሺ የበርንሌ እና የመጀመሪያው ጨዋታ
እሺ አንድ ሌላ አለች እሺ
አስራ ሶስት አርባ ሶስት እሺ
ሀያ አንድ አርባ ሁለት